ምንም ታናሽ ብሆን የተናኩ የበግ እረኛ ምንም ታናሽ ብሆን የተናኩ የበግ እረኛ ጉድ በላገር ጉድ በእስራኤል እኔ መሄዴ ነው ወደ ጎልያድ ጉድ በላገር ጉድ በእስራኤል እኔ መሄዴ ነው ወደ ጎልያድ
ጭንቅ ቢለው ግራ ቢገባው ንጉሱ ጭንቅ ቢለው ግራ ቢገባው ንጉሱ ልብሱን ልበስ አለኝ ለማስፈራራት እኔ ቅባት አለኝ ድል ማረግባት ልብሱን ልበስ አለኝ ለማስፈራራት እኔ ቅባት አለኝ ድል ማረግባት
ምንም ታናሽ ብሆን የተናኩ የበግ እረኛ ምንም ታናሽ ብሆን የተናኩ የበግ እረኛ ጉድ በላገር ጉድ በእስራኤል እኔ መሄዴ ነው ወደ ጎልያድ ጉድ በላገር ጉድ በእስራኤል እኔ መሄዴ ነው ወደ ጎልያድ
ክብድ ብሎ ያስቸገረህን ነገር ክብድ ብሎ ያስቸገረህን ነገር ጉዳይ ንገረው ምንም ሳታስገር ያሸንፍልሃል፣ አትጠራጠር። ነገርህን ንገረው ምንም ሳታስገር ያሸንፍልሃል፣ አትጠራጠር።
ምንም ታናሽ ብሆን የተናኩ የበግ እረኛ ምንም ታናሽ ብሆን የተናኩ የበግ እረኛ ጉድ በላገር ጉድ በእስራኤል እኔ መሄዴ ነው ወደ ጎልያድ ጉድ በላገር ጉድ በእስራኤል እኔ መሄዴ ነው ወደ ጎልያድ
አንድ ጎበዝ አንድ ጀግና ታቶ የጎልያድ ፉከራው ጠዋት ማታ በስቶ እግዚአብሔር ከላይ አየና መች እሱ እንደ ሰው ይቸኩልና ዝም ዝም ዝም ዝም አለና ብላቴናውን ዳዊትን ቀባና አወዳደቁን የከፍ አረገው በፎከረበት እዚያው ሰረረው አወዳደቁን የከፍ አረገው በፎከረበት እዚያው ሰረረው አንድ ጎበዝ አንድ ጀግና ታቶ የጎልያድ ፉከራው ጠዋት ማታ በስቶ እግዚአብሔር ከላይ አየና መች እሱ እንደ ሰው ይቸኩልና ዝም ዝም ዝም ዝም አለና ብላቴናውን ዳዊትን ቀባና አወዳደቁን የከፍ አረገው በፎከረበት እዚያው ሰረረው አወዳደቁን የከፍ አረገው በፎከረበት እዚያው ሰረረው